ተመስገን አዳማ አዎ
ሌላ ሄሎ
ሰላም ሰላም ነው እንዴት ነህ መርዶክስ ከቤት ቤት ነው የምደውልልህ
okay አሁን ካለ እሺ እንትን ምን ፈልገህ ነው cashier ብቻ ነው መጨመር የፈለግከው
አይ ሌላ shop አዲስ ለመክፈት shop?
ስለፈለኩ እሺ አዎ።
ስንት ስንት ብር ነበር ያሰስከው deposit ያረከው
እንደ check ነው ያሳስኩት ስንት የስንት shop አምሺ
ሀያ አምስት አምሺ ነው
መቼ ነበር ቆይቷል
አዎ እኮ አንድ የአንድ shop ማለት ነው
የአንድ shop ነው የሚባለው እሱ
ማለት ሀያ አምስት ሺህ ከሆነ በፊት በነበረው አሰራር አዎ
okay አይ እኔ ዛኔ ደግሞ እዚህ በ በሰው ስለላኩ ዛኔ ያወራሁት በሀያ አምስት ሺህ ብር check ምናምን ስለተባለ ነው።
በቃ ያው በፊት በነበረው አሰራር ነው አሁን በእርግጥ ሰላሳ አምስት ሆኗል ግን በዛን ጊዜም ከሆነ ሀያ አምስት ሺህ ከሆነ ያሳስከው የአንድ shop ነው የሚሆነው
ሁለተኛ
ምን አልከኝ ሌላው እ ይቆራረጣል ሄሎ ቆይ ወይ መልሼ ልደውልልህ እየተሰማኝ አይደለም እሺ